የሰማሽ ነው እንዴ? ወይ እደውላለሁ ብለሽ ዘጋሽኝ አንቺ።
በኢየሱስ ስም ረሳሁት። ናስር ቅድም እያጣደፈኝ አይደል እ መኪና ይሽ እንዴ ዛሬ አዎ ይዣለሁ እ እ ትናንትም ይዘሽ ነበር እና ኧረ አልያዝኩም እውነት ማርያምን እ ስኳር ነበረኝ እኮ አብረን አንሄድም።
ኦ በቃሽ እ?
እደውልሻለሁ ስጨርሳ።
እሺ።
ስንት ሰዓት ነው?
አስራ አንድ ሰዓት እ አምስት ጉዳይ ስንት ኪሎ ስኳር ነው?
አምስት ኪሎ አስከፍላለሁ እ አስከፍላለሁ የመጫኛ ወይ ጉድ ሲኖር አይደለም እረቴ እ?
ሲኖር አይደለም።
አይ የመጫኛ የመጫኛማ ይከፈለኝ።
እሺ በይ ለማንኛውም ትደውይልኛለሽ ጠብቄ ዝም ብዬ እደውልሻለሁ